ጤና ይስጥልኝ አሊባባ።
ጤና ሰላም ናችሁ?
እግዚአብሔር ይመስገን።
አዎ፣ የሆነ Suzuki Every ነው post ያደረጋችሁት?
ምን አሉኝ አባት?
Suzuki Every አይቼ ነበረ።
Suzuki Every
Suzuki Every ነው ያሉኝ?
አዎ፣ መኪና እኮ ደላላ አይደለ?
አዎ፣ መኪና ሻጮች ነን አሊባባዎች ነን።
Okay። አዎ፣ የሆነ Every ያየው መሰለኝ። አላረገችም?
Suzuki ሳይሆን Suzuki Every አሁን ላይ የለንም። ሌሎች መኪኖች ግን አሉን።
Okay okay። የሆነ ባንክ ብድር ይመቻቻል። አይ ብዙ ቁጥር አዎ፣ ሁሉም መኪኖቻችን ከባንክ ጋር ይመቻቻሉ።
Okay okay ነው እንዴ? እሺ በቃ እሺ፣ ይቅርታ በቃ ይቅርታ እሺ።
አረ ችግር የለም አባት። ሁሉም መኪኖቻችንም የሚፈልጉትን መኪኖችን መጥተው ማየት ይችላሉ፣ መጎብኘትም ይችላሉ።
የት ነው የት ነው?
መስቀል ፍላወር ናዝራ ሆቴል አካባቢና ፓስተር አደባባዩ ፊት ለፊት እንገኛለን።
መልካም መልካም። እሺ እሺ እሺ።
እሺ አባት።